hello ይኸውልሽ ሰላም ነው ወይ? ሰላም ነው።
እንዴት ነህ? አለን PC ውን format አድርገው ነው ባለፈው አዎ እንትን test print ያወጣና ያወጣና
የኬኖ አንድ ሌላ cashier ነው የምጠቀመው። የ spin ኡ ደግሞ ሌላ cashier ም ኬኖ የምጠቀመው ነበር። ኮምፒውተር ሁለቱንም ሁለት ነው ያለው።
በሁለት cashier ነው የምትጠቀመው?
አዎ ሁለት cashier ነው እሺ።
የምጠቀመው። አንዱ ለኬኖ አንዱ ለ spin ኡ እና እሺ ያኛው የኛው print አላረግሽም እሺ ከእናንተ ጋር እንደዚሁ በ AnyDesk ተገናኝተን እንትን እያልን ነበር እና format አስደረገው ብሎኝ ነበር። ፎርማት አስደረገው እሺ cashier ኦቹን የተለያየ PC ላይ ነው የምትጠቀመው ወይስ እዛው አንድ አይነት PC ላይ?
cashier ያው እንትን እያለን እንጠቀመዋለን። cashier አንድ፣ cashier ሁለት፣ cashier አራት ነው።
ገባኝ። እ፣ ተመሳሳይ አዛ- ተመሳሳይ አዛ- ኮምፒውተር ላይ ማለት ነው እዛው ኮምፒውተር ላይ ራሳቸው ላይ ነው የምንጠቀመው አሁን።
እሺ እና አሁን ፎርማት ሲደረግ እ፣ ሙሉ ጠፋ ኬኖም ስፒኑ ዋ- ፎርማት ሲደረግ ይጠፋና በአዲስ ያ። ስለዚህ አሁን ሁለቱም እንዲጫን ነው እንደ ስፒን ቢጭ ነው ግን እንትኑም ደቂቃ ምናምን ነገር አሁን ሌላ ቦታ እዚህ ያሉ እንትኖች ቤት ቤቶች አ፣ ሶስት ደቂቃ ምናምን ነው። እዚህ ጎረቤት አራ- ያሉ አራት ሌላ ደቂቃ።
አራት እ፣ ደቂቃ ነው፣ ሶስት ካይረን ነው የም- ካይረና ቤትማን አይደል የምትጠቀመው ሲስተም red ኬኖ ነው የምታጫውተው አይደለ?
አዎ ስለዚህ እንደዛ ከሆነ time ኡ መስተካከል አይችልም። እሺ GR ሲሆን ነው የሚስተካከለው።
እኮ GR ለምን አይሆንም? ምንድን ነው የምፈልገው? ጂአር ጂአር እሺ፣ እሱ ገና እንትን ብለን ነው አሁን ማድረግ አልችልም፣ ሊቀይርልህ አልችልም። ጂአር አ
እሱ እኮ- ከ- ከ- ከፋይናንሶች ጋር ተነጋግረን ምናምን ነው የሚሆነው
እኮ እንጂ እሱ አሁን እኮ አንቀይርልህም። ስለዚህ ምን ይቆይ? አሁን ባለበት ይቆይ ወይስ ይጫን?
አይ አሁንማ ቢያንስ እንትኑ መ- እንትን ማለት አለብኛ የካሸሮችን አንድ ኮምፒውተር ስለሆነ አዎ፣ ካሸሮቹን ቢያንስ እነሱም እንትን በልክ ያው ከለሩን ያስፈልጋል እንትን እሱንም ያስፈልጋል ግን
እሺ። ስለዚህ ይጫን ማለት ነው አሁን አ- አንድ ላይ ኬ- ከኬኖ ጋር አንድ ላይ ይጫናል ከጂአር ኬኖም ስፒኑም ይጫን።
ኦኬ፣ ኬ- ኬኖ እየሰራ እኮ ነው ኬኖ የሰራ ነው እየሰራ ነው
okay። format ተደርጎ
ያ ኬኖ እኮ format አለ የኬኖን እንትን PC format አልተደረገም ስለዚህ በሁለት PC ነው የምጠቀመው ማለት ነው።
አይደለም ይሄማ እ።
format ተደርጎ cashier ም አል- አልገባሁኝም በዚህ ነው አይ ቅድም በአንድ ኮምፒውተር ነው ለ cashier ኦቹ የምጠቀመው ስላልከኝ ነው ፎርማት አይደለም።
ሲደረግ ያ ኮምፒውተር ነው format የሚደረገው ብዬ ነው።
ያው ኬኖ አንድ ኮምፒውተር አለ ሌላ እሺ እሺ።
ሁለቱም ሰላሳ ሀያ ናቸው ኮምፒውተሮች አዎ አዎ።
ለዚህኛውም spin ኡም cashier ም አለ እንትንም አለ ለየብቻ ብቻ ስለዚህ ነው ለየብቻ ነው አንድ ኮምፒውተር ለአንድ game ነው ማለት ነው።
አንድ ኮምፒውተር ለአንድ game ነው ለ cashier አንድ ኮምፒውተር ለአንድ game ነው ለ cashier ነው አንድ ላይ ነው ጨረሽ።
የሚጠቀመው።
በቃ ስለዚህ አሁን ከላይ ላክልኝ ነው AnyDesk ኡ አንድ ስምንት ሶስት ሰባት የሚለው ሰባ ሁለት የሚለው መጨረሻ እሺ እንጭንበታለን። በቃ accept በለኝ እሺ። እሺ